hello hello ሰማንያ ሁለት ሀምሳ ሁለት complete በልኝ ብዬ እሺ ተብዬ እስካሁን አልተባለም። ብሩክ
ብሩክ ማ ብሩክ ንጉሴ
ብሩክ እሺ፣ አንዴ ጠብቀኝ፣ ይክፈትልኛል። እሺ እሺ እሺ
ከገበሬ ያስከው ነው እ የሚታሰብ ነገር አለው እንዴ? ብሩክ
እንትና ወስዶት ልጅ አለም ወስዶብኝ ነበር ከምግብ ቤት ማለት ነው። እሱን ጠብቄ ነው እንትን
የብሩክ እያዛ ላይ እያዝም ቤታ ብሩክ እሺ፣ ኮምፕሊት ብዬ ይላለሁ።